አልሰግድለትም ብቻ እግሩን ልሳመው አይሄድብኝ የትም ስንጥፍ ስንጥፍ ያለ የበቆሎ ዛላ ሰውነቱ እሸት ነው ተጠብሶ የሚበላ እሽት እሽት ነው ሳይወጣ ከፍኝ ቀም ቀም አረግኩት እኔስ ምን ሞኝ ገላ ገላ ገላ ገላ ገላ እርቦኛ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ገላ ገላ ገላ ገላ ገላ እርቦኛ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ተው ሽሸኝ አልሸሽም ተው ሽሸኝ አልሸሽም ያስንባባል አለብኝ ጭልም ጭልም ተው ሽሸኝ አልሸሽም ተው ሽሸኝ አልሸሽም ያስንባባል አለብኝ ጭልም ጭልም ጭልም አንተ አገር ወዲያ አንተ አገር ወዲያ ከወንዙ ባሻገር የኔ አገር ከወዲህ ወንዙን ሳንሻገር ታዲያ ምን አለበት ያም አገር ያም አገር እስቲ ስሞትልህ ስቀበር አንተ ልጅ የዛሬን ቀን ሄደህ ገላ ገላ ገላ ገላ ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ገላ ገላ ገላ ገላ ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ወጋ ወጋ አረገኝ አንጀቴን ልቤን ምነው ታመኛለህ ስጠኝ ጤናውን ከፍ ከሚፈሰው ከማር ከወለላ ሻለዋል ቀምሶ የፍቅር ገላ ገላ ሰውነቱ እንደ እናቴ ጡት ያኔ በልጅነት እንደ ጠባቡት ወተት ወተት አለ የኔም ሰውነቴ አይን አይኑን እያየ ወይ መንከራተቴ ገላ ገላ ገላ ገላ ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ገላ ገላ ገላ ገላ ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ገላ ገላ ገላ ገላ ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ገላ ገላ ገላ ገላ ገላ እርቦኝ አንተን ካላየሁ አልበላ ሀገሩን